ጤና ይስጥልን ዋሽንግተን የህክምና ማዕከል
ጤና ይስጥልን አን- ከሚኒሊክ ነበር የምንደውለው። አንድ patient ነበሩን non contrast head CT scan የሚነሱ እሺ
እና price ለማወቅ ነበረ።
እሺ እሺ ሄደው ናቸው እ እሺ
ሁለት ሺህ አምስት መቶ
እሺ አምቡላንስ ትልኩላቸው አላችሁ?
ያው
አምቡላንሱ ነጻ ነው?
ያው
ኦኬ ቴንክ ዩ
ቁጥር ልውሰድ ይቅርታ